ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
ቲክቶክ ላይ ስልካችሁን አይቼ ነው የደወልኩት።
እሺ
ሎንግ ቤዙን ፈልጌው ነበር።
ነው እንግዲህ እስቲ ቆይ አሁን ላይ ካለ አባት እስቲ ቁጥር ልስጦትና ደውለው ይጠይቁ።
እሺ ስልክ ቁጥር ዜሮ ዘጠኝ አስራ አራት
እሺ ዜሮ ዘጠኝ አስራ አራት ስልክ የለሽም?
አርባ አራት
ቆይ አንዴ ዜሮ ዘጠኝ አስራ አራት አርባ አራት አባት ሀያ አራ- አስራ አራት አይደለም አርባ አራት እሺ አርባ አራት
ዜሮ ዜሮ
እሺ ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት
አስራ አንድ
ማን ብዬ ልደውልለት?
ማሊ ባባ ብለው ያናግሩ።
እሺ